ሄሎ ሄሎ፣ ሀይሜ እንዴት ነሽ?
ወይዬ ወይኔ እንዴት ነሽ?
ደህና ነሽ? እንዴት ነው ካኩ?
ደህና ነው፣ እ
ብቻ ደህና ነው።
እውነት ጥርሱ ምናምን ይፈጫል? ጥርሱ ምናምን ይፈጫል? ጥርሱ ምናምን አይ የለውም።
የለ እሱም አንድ ምልክት ስለሆነ ብዬ ነው። እም?
እሱ የለውም። ያው እሙዬ እንግዲህ- እንደው ምን አለች መሰለሽ ይሄ ነጭ ሽንኩርትና ጤና አዳም ጭቅጭቅ አርጋ ማታ ሲተኛ ሸተት ሸተት ታደርገው አለች።
እሺ ጤና አዳሙንና ግን ነጭ- አዳሙን ቆይ ጤና አዳምና ነጭ ሽንኩርት እም፣ እሱ እኮ አድርጋ ጥሩ ደግሞ ነገር ዝም ብላ ውጭ ላይ ምናምን ቀባሪችው ምናምን ታጫጭስ አለች።
እ፣ ወሰድኩ እኮ ሄጄ ከዛ ሄ- ወሰድሽ በቃ እሱን ከወሰድሽ ይህን ነጭ ሽንኩርትና እንትን ነው ጤና አዎ።
አዳሙ እም፣ እሱንም አድርጊና ዝም ብለሽ ሸተት ሸተት አድርጊ።
አዎ፣ ጸበል- አገኘሻት?
አዎ፣ ሴትዮዋ ነው በቃ አይ ጥሩ እንትናን የሚባለው ኢቫ- ኢቫጊ ታርከን ነው አምባሳደሩ።
ነው በዚህ ቴክስቶቹ ላይ አዎ በዜሮ አንድ ዜሮ ሁለት ሁለት ሺ አስራ ሀያ አራት የተጻፈ ደብዳቤ ነው። ኤምባሲ ኦፍ ዘ ሩሲያ ፌዴሬሽን ኢን ኢትዮጵያ ኦኬ፣ አምባሳደር ይላል።
ሩሲያ እም።
ቆይ ቫለንቲና ቴክስት የተመላለስ ነው አለ አይደለ? አምባሳደር የሚሆን አሌክሳንደር
ለነገሩ ነገ የሚደርሳል እንዳረሳው ብዬ ነው እንጂ የእኔ ነገር እም?
ሚስተር አሌክሳንደር ቺልቨር ኧረ አይደለም ቺልቨር ኧረ አይደለም ይሄ አሌክሳንደር ድራይቨሩ ነው። ቆይ አምባሳደር ነው የሚለው ኢቫጊ- ኢቬንጂ ታርከን ነው። አዎ ነገ አዎ። አንድ እ- እሺ እሺ
ቆይ ወይ እ የአራት ሰዓት ተኩልን አስታውስ ነው እያለ ያለው።
ማ በቃ ቼክ አድርጊውና አይምዬ ችግር የለም።
አለቃ ነው።
አዎ አራት ተኩል ስለሆነ አለን እንዳንረሳው ብዬ ነው።
አዎ ቆይ ገባ እንዴ?
ወጣሁ
አራት ገባ ወጣ።
ግብትብት ሻይ- ሻይ ታስጠጪዋለሽ። መንግስት የፈቀደለትን ዛሬ እየከለከልሽ- እኮ አጥቼ ነው።
መንግድ የፈ- መንግስት የፈቀደለትን እየከለከልሽ
እግዚአብሔርን ዛሬ አጥቼ ነው።
አይደል?
እም?
አይ ችግር የለም አይምዬ
የሚመጣም አልመሰለኝ ነበር እ?
እ?
የሚመጣም አልመሰለኝ ነበር ነው እ?
አይመጣም አልመጣም ብሎሽ ነበር።
አላለም።
እም፣ አይመጣም አሁን እኮ እሱ ነው እየተናገረ የወጣ
አሀ እሱ ነው እንዴ?
የአራት አሸኝም እኔ ሳልኖር ተኩል ሳልኖር እ?
ምን አለበት እኔ ሳልኖር ሳልኖር እንኳን ብታገለግዩ አይ ምን አለ መሰለሽ፣ እኔ እሷ ነች የምትመቸኝ። ወልዳ አለ።
እዛ ስታርስ እስከምትወጣ ከሷ ጋር እሆናለሁ እንጂ ከአንቺ ጋር አልዳረቅም። እም። በይ ፈልጊው። ቻው፣ በኋላ እደውልልሻለሁ መልሼ።
እሺ፣ እሺ።